ብርሃነ ሕይወት ቤት ሰላም ማለት ነው። ደቂቅኒ ዘይጸርሁ ወሕዝብኒ ኪያሆ ይሴብሁ ይጸርሁ ወይብሉ ወሳየና በአርያም ሰላም በምድር በሙሉ ሰላም ነው። ደቂቅኒም ሰላም ነው በሙሉ ይሄ ቤቱ የሰላም ቤት ነው።